Hello ወይ ጤናስጥልኝ አቤት ሚካኤል ድረስ እ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ በ music video editor vacancy ወጥታችሁ ነበረ።
አ
ትናንትና ነበር ያወጡት። pending payment ላይ አግኝተ ነው ነበር ያስቸገሩት አዎ።
ነገር አለ?
እ ለ supporting team ኡ ልኬዋለሁ። እንትን አለኝ already package አለኝ። በዛ ነው ያልከፈልኩት።
Okay እሺ።
እና እነሱን ልክ- አናገሯቸው?
text አድርጌላቸዋለሁ አላዩትም እስካሁን።
አላዩትም? እሺ አ በ በምንድን ነው የላኩት? Afriwork support የሚለው ላይ አ support ነው።
Okay። አላዩትም እስካሁን?
እሺ ቆይ አንድ check ላድርገው እዚህ ላይ ይወራሽ። አ ናይ መልሰውልኝ ቴላሲቭ job title ምናምን ብለው ነው።
በቃ እሺ። እነሱን contact አድርጓቸውና የሚያስቸግሩት ነገር ካለ ደግሞ ይደውሉልኝ።
እሺ እሺ መልካም ቀን።
እሺ